ጤና ይስጥልኝ። hello ጤና ይስጥልኝ። hello hello አይ ጤና ይስጥልኝ።
እየሰማህ የሆነ ስራውን ፈልገን ነበር።
እሺ ቴሌግራም ይጠቀማሉ?
እንጃ ዛሬ መጥቶ ግን አይቼ ዛሬ ደወልኩ።
ምን አልከኝ?
መጥቶ ግን አሁን እቼ ነው ደወልኩት። የመስተን
okay እሺ፣ እኛ ስራ የምናገናኘው ቴሌግራም ላይ ነው። ቴሌግራም ቻናል አለ። ቴሌግራም ይጠቀማሉ?
ያው አልተጠቀምኩ ገና አዲስ ነው።
ቴሌግራም አይ ቴሌግራም
ቴሌግራም አልተጠቀምኩም። ያው
ወይስ ቴሌግራም የሚጠቀም ሰው ይፈልጉና ወይ ቤት አካባቢ ያለ ሰው
እሺ፣ እዛ ላይ Freelance Ethiopia ወይም Afriwork ብለው search አድርጉ ቴሌግራሙ ላይ ማለት ነው።
እሺ፣
ሰው እዛ ላይ በቀን ከሰማንያ በላይ ስራዎች ነው post የሚደረጉት። ሰው እዛ ላይ apply ማድረግ ይችላሉ። ስራዎችን ከእርሶ ጋር relate የሚያደርገውን ስራ መርጠው ማለት ነው።
እም፣
እንግዲህ እደውላለሁ ሌላ በቃ ሌላ ደግመህ እሺ ቴሌግራም check ያድርጉና ይደውሉልን ወይ
እሺ